hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ሀና translation ነው።
አቤት፣ አዎ ነው።
እሺ ሃሮን ይባላለሁ። የደወልኩት ከ We Plus Technology Solution ነበረ።
እሺ፣ ስልክሽን ከኢንተርኔት ላይ ነው ያገኘሁት እሺ፣ እኔም እና እኛ አዲስ መተግበሪያ ወይም application ነው develop ያደረግነው። ይህንን service ሽን እሱ ላይ በነፃ ማስታወቅ ትችያለሽ። እሚ- ከአንቺ የሚጠበቀው ከ Play Store ወይም ከ App Store ላይ application ኣችን download አድርገሽ መመዝገብ ብቻ ነው። ስልክ ቁጥርሽን እና service ሽን ማለት ነው።
okay okay። ምን የሚል ነው የእናንተ?
We Plus We Plus Solution ነው።
Plus Solution አዎ We Plus Solution ነው። አ፣ link ኡንም ከፈለግሽም አ፣ እንትኑን መላክ እችላለሁ። normal direct message ላይ ወይም ቴሌግራም ላይ እባክሽ ቴሌግራም ላይ ብልክልኝ በጣም ደስ ይለኛል።
በዚህ ስልክ ቁጥር ነው አይደለም? አዎ።
አዎ፣ በዚህ ቁጥር አዎ።
እሺ ኖርማል ቴክስት ላይ ልላከው አይደል?
እ፣ ቴሌግራም ላይ እንደተመቸ እሺ ቴሌግራም ላይ ቢሆን ደስ ይለኛል።
እሺ እሺ ስለማዩ ቶሎ ቶሎ እሺ፣ እማ።
እሺ፣ እኔ መቤት በጣም አመሰግናለሁ። እሺ፣ እኔ እናት ማይ ቴንክ። መልካም ቀን።
ወልካም አሚለውለት እሺ